ያስልኝ ስፖርት ነው ባኮ
ሄሎ ጤና ይስጥልን። ሄሎ
አብሮሽ ጤና ይስጥልን።
ድለኛችን ሁሉ ስፖርት አ፣ ሁሉ አካውንት ሀይድ እያደረገው ነው። እንትኑ አካውንት ብቻ ብሩ የሚያሳየው እና እንትኑ በቴሌ ብርም አይቀበልም። ሀይድ ያደርገዋል፣ አይታይም።
ኦኬ ዋሌቶት ነው ብሎክ የሆነው wallet ኡ አዎ፣ wallet ኡ block ነው።
እሱን screenshot አድርገው የላኩልን በቴሌግራም እሺ እሺ እሺ